ሄሎ
ሄሎ ሰላም ነው አሎ አለን። ከቤት ቤት ነው የምደውልልህ።
ወይ እሺ ምን ነበረ?
ከሼር ፒሲ እየሰራልኝ አይደለም የማ የት ምንድን ነው ሾፕ ኔሙ?
እ? እ?
ምንድን ነው የካሸር ስሙ?
ተስፋ አላሙራ እኮ የሾፑ ባለቤት ማን ነው?
ገረመው ገ- እ- እ- ተስፋ ነው ባለቤቱኛ። ተስፋ አላሙራ የተስፋ ሱቅ አይደለም እንዴ?
እ?
ተስፋ አላሙራ እኮ የተስፋ ሱቅ ነው።
ትላንት ነው የተሞላው አዲስ ነው እና
ለማን ነው የተሞላው?
እ?
ተስፋ አላሙራ የሚል ሱቅ የተስፋ ሐዋሳ የሚባል agent ሱቅ ነው። የእናንተ ሱቅ አይደለም እኮ።
ሌላ ነው እስከ- ከ- ከዛ በፊት ሲሰራ የነበረ ነው ስ- ስሙ ራሱ ይናገራል። ተስፋ አላሙራ አይደለም የሚለው ባለቤቱ ተስፋ የሚባል ልጅ ነው።
እና ታዲያ ትላንት የሞላልኝ ምን- ልጅ ምን ብሎ ነው የሞላው አልተሞላ ማለት ነው ወይስ ማን ነው ገረሙ? ማን ነው? ቆይ እኔ እኮ አሁን ገረሙ ማን ነው? ገረሙ የሚባል agent አለ።
agent agent ነው አዲስ agent ነው ትላንት ነው የተፈራረመው
ገረሙ የሚባል አዎ አንደኛው የሆነ መቶ አርባ ስድስት ምናምን የተሰጠው አለ ለገረሙ ለሚባል በዛ ላይ ደግሞ ገረሙ ራሱ በቴሌግራማችን ያናግራል።
እ፣ እሱ ቴሌግራም ስለማይጠቀም ነው እኔ ያናገርኩ አይ እንደዛም አይሆንም። እኛ እሱ ነው ምን አንተን ምን ብለን እናናግራለን። እሱ ስልኩን ያስመዘገበበት ስልክ አለ ለሱ ቴሌግራም ላይ ሁሉ ነገር ተልኮለታል።
ያስመዘገበበት ልንገርም አዎ
እሺ ዜሮ ዘጠኝ እም።
ዘጠና አምስት በቃ አዎ ልክ ነው። እሱ ነው በቃ ዘጠና በሱ አምስት ያናግራል።
እ?
በሱ ቴሌግራም አናግሩም። በሱ ቴሌግራም እኛ ማናገር ያለባቸው እሺ
በእኛ በዚህኛው አይሆንም።